ከዚያው ካልደረሱ አሪ ቡናን ጠጣንጋ ይላላን ባዘልሰንገው መነሳት አይወዱንጎ ታዲያ ቦሉን ቀምሰንገው ጫት ቃሚ ነው አልወንጎኝ ፈጥኖማ አይነሳንጋ መንቅጠል ልብላለንገ እሱን የሚያስረሳንጋ ናና ዘመድኛዋ አካሌን ያበባንጋ
ገዳዬን ገዳዬ ገዳዬ ገዳዬ አስነክተሽኛል ቅጠል ምናምን እንዲህ አያደርግም ፍቅርሽ ብቻ ሁነ ዘመድዬ እንዴነሽ ዘመድዬ እንዴነሽ ሰብሰቢ ገዳዬ ገዳዬ
ደሴ ጥንቅሽ መልቶ አበደ ሰውየንገው ገራዶ ቆንጆ አይቶንጎው አበደ ሰውየንገው ኮምቦልቻው ማይቶንጎው አበደ ሰውየንገው መቼ መለሳለንገው የእጁን ሰላሳየንገው ኧረ የእጁ የእጁንጎ ውድምን ወደምን እህል እየበሉንጎ ሰው ወዶ መምን መንገድ በሰበሱ አገልግንገን ሰንቆሞ ቀለቡንጎ ተሰናብቶኝ ሲሄንጌ አልቻልኩም ናፍቆቱንጎ ናና ዘመድየዋ አካሌን ያበባ
ገዳዬ ገዳይ ገዳዬ ገዳዬ ገዳዬ ዘመድዬ እንዴለሽ ሰው ሁሉ በሽታው ራስ ወገቡን ነው ለእኔስ በሽታዬ ባቴ ነው ባቴ ነው ባቴ ነው ባቴ ነው ዘመድዬ እንዴለሽ እስላም ማረደ ጨጓራና ጉበት ክርስቲያን አረደ ጨጓራና ጉበት ይህም ስጋ ያም ስጋ በላው ምን አለበት አስገባ ጋሼ እየ ዘመድዬ ዘመድዬ ሰብሰብ
ተወኛ ግር የለንገ አየየየየ እንደ ራስ በፍርድንገ አቤት አቤት ተወኝ ወንጀልንገ እንደ ራስ ነው ፍርድንገ ጭምት ያሳብዳንገ ዛርናና መውደድንገ አየየነ ትቼ ረስቼንጌ ሆኜ እንደኛ ነገሬንጌ በምን አስታውሼንጌ አሞኙ አለ ዛሬንጌ ናና ዘመድየዋ አካሌን ያበባንጋ
ትመጫለሽ ብዬ መንገዱን አላምነው ትመጫለሽ ብዬ መንገዱን አላምነው የሚመላለሰው አህያና ላም ሰብሰዬ ወዬ ኧረ እንደምን አለሽ ገዳዬ ገዳዬ ጋቤና ኮሎ ፍሪሲዮን ካረር ሞዘር ከሰላሌ ማርሽ ኮለጋ ሾፌር ከትግራይ ረዳት ጎንደር አንቴና ከጎጃም ያንን አሰባስቦ አይምቼ ማስገጥም ሳልገዛው አልቀርም ተበድር የሚሰገ አየ ገዳዬ ገዳዬ ዘመድዬ እንድንሰሳይ ይጠይቃን ሶላንጋ ሶላው እኔ ያልገነፋሁትንጋ አልገፋሽውም ይጠየቅ ፍራሹ አይ ፍራሽ እኔ ያልገፋሁትን እንዲያው ብርድ ልብስ አግኝተን ለበስካን አሉኘትን ወባ ቢነሳ ብርድ ልብስ አግኝተን አቤት አቤት ለበስካሉኘትን ናና ዘመድየዋ አካሌን ያበባንጋ
ገዳዬ ገዳይ ገዳዬ አንተ አልጋ ተናገር ስንት ሰው ተኛብህ ፍራሹም ተናገር ስንት ሰው ተኛብህ አንሶላው ንገረኝ ስንት ሰው ተኛብህ ባትናገር እንኳ መቃጠል አለብኝ ዮዮ አየ ዘቲ
አንድ አልጋ ተኝተን ተኝተን ታማኛ አለሃሉ አቤት አቤት አብሬ ተኝችኝ እኮ ተኝተን ታመኛ አለሃሉ አየየ ስጭኝ አትልም ወንጎይ ማስቸገር ያሰኘህን ሁሉ ኦኬ ስጭኝ ስጭኝ አትልም ወንጎይ አቤት አቤት ያማረህን ሁሉ አቦ ስጭኝ ናና ዘመድየዋ አካሌን ያበባንጋ
ገዳዬ ገዳይ ገዳዬ ሻኛና ፍሪምባ ኩላሊት ከልክላኝ ሻኛና ፍሪምባ ኩላሊት ከልክላኝ አንድ ግራ እንስሳ በልንካ ብትለኝ ዓለምን በሙሉ ኪልንተን ጋራ የገዛው መሰለኝ ያያያ
አንተ ልጅ አንተ ልንግጅ አቤት እንዲያ አንተ ልጅ ያሙሃንጋ ምን እያሉ አንተ ልጅ አንተ ልንግጅ አያዬ አንተ ልጅ ያሙሃንጋ እኮ ምን እያሉ እበት እስኪያንቁሞ ታዲያሳ አይደግምህም ይሉሃንጋ የጠላት ወሬ እበት እስኪያንቆሞንጎ አይደግምም ይሉሃንጋ የጠላት ወሬ ናና ዘመድየዋ
አህያዬን ጭኜንም ተሸክሜ አህያዬን ጭኜንም ተሸክሜ አይበቃም ማለች መድገቤ ነው ዙሬ ስገባ አየ ኧረ እንደምን አለሽ ገዳዬ ገዳዬ የየየየ
አንተ ተማሪ ነንጋ ተማሪ ነኝ እኔ ዳዊትህን አቤት አቤት አንተ ተማሪ ነንጋ እኮ ተማሪ ነኝ እኔ ዳዊትህን ታዲያ ሰም መቼ ተመችቶ ተመችቶ ትደግመኛለህን ነገ ከሰዓት ናና ዘመድየዋ አቤት አቤት አካሌን ያበባንጋ
አህያዬን ጭኜንም ተሸክሜ አህያዬን ጭኜንም ተሸክሜ አይበቃም ማለች መድገቤ ነው ዙር ያየ አየ ኧረ እንደምን አለሽ ሰጥ ገዳዬ ገዳዬ
ሸሞን ማናኩታንጋ አይኩታ አሰርኝች የለህን መልካም ነው ሸሞን ማናኩታንጋ አያዬ አሰርች የለህን አቤት አቤት የማንን ድሪቶንጎ ትጎትታለህን ችግር የማንን ድሪቶንጎ አያዬ ትጎትታለህን ታጣ ናና ዘመድየዋ አካሌን ያበባንጋ
የአጎቴ ልጅ ብላ ባሏን አስታውቃኝ ሚስቱን አደራ አለኝ እኔን ዘመድ አድርጎኝ አደራ ሳልበላን የምጠበቅኩለት ከኔ በቀር ሌላ ማንም ሰው አልነካሳት እየ ገዳዬ ገዳዬ
አንቀጣፊ ዋሾንጎ አንቷሾ እኔም አወቅኩብን አቤት አቤት አንቀጣፊ ዋሾንጎ አየየ እኔም አወቅኩብን እኮ አወቅሽብኝ ወይ ከሷ ወይ ከኔንጌ አይሆንም ወይ ልብን ባንቺው ነኝ ወይ ከሷ ወይ ከኔንጌ አይሆንም ወይ ልብን እሷም ነኝ ናና ዘመድየዋ አካሌን ያበባንጋ
እኔ ለስንታችሁ አብዬ ልሙት እኔ ለስንታችሁ አብዬ ልሙት ያውላችሁ ልቤ ተከፋፈሉት ተከፋፈሉት ተከፋፈሉት ገዳዬ ገዳዬ